Nee, nee. Jij moest...
Twee, die worden niet wakker om dat al. Hello? Hello?
ሄሎ
Hello?
ሄሎ አቤት አቤት አቤት ሰላም ነው አለን እግዚአብሔር ይመስገን።
እንትን withdraw አድርጌ ነበር እና confirm ተደርጎ ነበር አልገባም እስካሁን እሺ በዚህ ቁጥር ነው አ ስንት ብር ነበር?
ኧረ እኔ እንጃ ሶስት ሺህ እና አራት ሺህ የተባለኝ እኔ እንጃ ረስቼዋለሁ እሺ ትንሽ ጠብቀኝ። እ፣ ደውለልኝ ነበር አይደለ? ቅድም ቃል ኪዳንሽ account- ማን ማን ነበር ስምሽ ዲቦራ ነኝ upgrade ምናምን ለን ዲቦራ አዋ ዲቦራ ምንድን ነው okay እሺ confirm ያደረኩት አልገባውም።
አልገባም እኮ ወዴ እንትኑ ደግሞ ነገር እየቆየ upgrade ኡ አዎ እንትን ነው ልኬለታለሁ። እሺ meeting ላይ ስለሆነ ነው አሁን እም።
ያደርግልሃል እንጂ ልኬለታለሁ upgrade እንዲደረግልህ።
ምን ያህል ይቆያል እ፣ እንዳየው ባይቆይም ለማድረግ ግን ስብሰባ ላይ ስለነበረ አላየውም። ለዛ ነው ለአለቆቻችን ስለምንልከው ለዛ ነው።
okay እሺ እና የቅድሙ ብር ደግሞ አልገባልኝ ቪዲዮ ስደውል እኮ ሌላ ሰው ነው የሚያነሳብኝ ስ- ስሟን ራሱ እየጠየቅኩ ነው የማናገራቸው ነበር አዎ ችግር የለውም እኮ ዲቦራን አገናኝ ብትላቸው ያገናኙሃል። ካለኝ በቃ ችግር የለውም። እንደዛ ከሆነ አይ እኔ ደግሞ ስሟ ስትቀይርብኝ በቃ አዎ እሺ፣ ብዙ ስለሆነን ያው ያጋጥማል። እሺ አዎ፣ check አዎ።
ላርጋቸው። ትንሽ በቻፓ ስለሆነ maybe ትንሽ ሊቆይ ይችላል። እንትን ስላለ እና ሳንቲም ይሰማቸዋል።
ሳንቲም ፔ እኮ ራሱ አይሰራም እንትኑ የለውም ቴሌብር ምን ሆነብህ? ወጥቷል እንዴ?
ወጥቷል። የእንትኑ የቻፓ ራሱ ወጥቷል። አሁን ቴሌብር ቴሌብር ከሁለቱም ወጣ። okay፣ እም፣
እሺ ያስቸግራል።
እሺ፣ ቆይ አንዴ ጠብቀኝ። እም።
እኔ እኮ ሳላጠፋ ላውጣት ብዬ ነበር ይህቺን ብር እናንተ ልታስጠፊ ነው።
እሺ ይኸውልህ እንትን ሆኗል። እሺ እ፣ ምን ሆኗል?
ወደ ቤት ቤት account ተመልሷል። ሁለቱም አራት ሺህም አምስት ሺህም ለምን revert አድርጎታል system ኡ ራሱ። I think transaction ስለበዛባቸው እየመለሱ ነው መሰለኝ። መልሰህ upgrade እንዳደረገልህ መልሰህ ታዘዋለህ።
ችግር የለውም።
አራት ሺህም አምስት ሺህም ተመ- ተመልሶልሃል። አሁን አሁን account ላይ ስንት መሰለህ ያለህ? ሶስት መቶ አስራ ዘጠኝ ሺ ስድስት መቶ ያለው ዘጠኝ ሺ ተመልሷል።
እሺ በቃ እንትን እንዳየው እንዳደረገልኝ እደውልልሃለሁ።
እሺ እሺ እሺ